ሄሎ
ሄሎ ጤና ይስጥልኝ አብሮ ይስጥልኝ
እንዴት ዋሉ
ሄሎ
አቤት አቤት
Donkey Tube ነው ምን ልርዳዎት
አዎ Donkey Tube ነው
ሄሎ
አቤት አይሰማም
ይሰማል ምን አሉኝ
አዎ Donkey Tube ብዬ ነው የደወልኩት
ሄሎ
Donkey Tube ብዬ ነው የደወልኩት ሄሎ
Donkey Tube ብዬ ነው የደወልኩት አይሰማም
ይሰማኛል ምን አሉኝ ምን ልርዳዎት
Donkey Tube ብዬ ነው የደወልኩት
ይሰማኛል ወይ አዎ Donkey Tube ነው
አዎ አይ የወጌሻ ተማሪ ነኝ በመሰረቱ
ተማሪ ነኝ የኦንላይን ተማሪ ነው ወይስ አይ የአካል አይ አይ የእንትን ተማሪ ነኝ የአካል ተማሪ ነኝ የወጌሻ ተማሪ ኖት አዎ የወጌሻ ተማሪ ነኝ የወጌሻ ተማሪ ነኝ ይሰማል አይደል ሄሎ ሄሎ ሄሎ